ወይኔ
ወይ ዓለም እንዴት ነሽ?
ደህና ነሽ? ዓለም እንዴት ነሽ?
አለሁልሽ። ሰላም ነሽ?
ሰላም ነኝ እግዚአብሔር ይመስገን። እንዴት ነሽ?
አንተን እግዚአብሔር ይመስገን።
ደውለሽ ነበር ስትለኝ ነው እኮ ዓለም። ማነች? ሳራ አዎ የሰፈረ ሰላም እድር የሚል እ
ሰውየው መጥተው እየጠየቁ ነበር እ እና ሄዱ አሁን
እ ሄዱ አሉ ቁጭ ብለዋል።
የተመራንም ነገርሻቸው ታዲያ እ ዓለም እ?
ተመ- ወይ- የት እንደተመራ ነገርሻቸው?
አይ አልነገርኳቸውም።
እንደተመራ አስታውሳለሁ።
እ ሰፈረ ሰላም እድር
ሰፈረ ሰላም መንደር መረጋጋት ለሙልዬ ያ።
ተመርቷል። ለሙልዬ ተመርቷል።
ለሙሉዬ ተመርቷል።
በቃ ከሰዓት ይምጣ። አሁን የሉም ስብሰባ።
እሺ፣ እሺ።
እሺ እሺ ወይ ነው